ስጥልኝ ሁሉ ስፖርት ማኮብ ሰጠው
ሰላም ጤና ይስጥልኝ። እንዴ ቅድም ደውዬልሽ ነበር። ከቴሌ ብር ብር አሳልፌ ማለት ነው ወደ ሁሉ ስፖርት ስፖርቶች ማለት ነው።
እሺ ከ- ከዛ ግን የለም ሁሉ ስፖርት ላይ ስገባ ዲፖዚት ላይ የለም። ከዛ አልፏል። ቴክስትም አለኝ እም፣ በቴሌግራም ላክልኝ ምናምን ደውዬ ነበር እና በቴሌግራም በቴሌግራም አድርገሽ ስክሪንሻት አድርገህ ላ- ላክ አለ- አላችሁኝ።
እም።
ልክ ያለው ግን እስካሁን ግን ምንም ነገር የለም።
ቼክ አድርገን እዛው ላይ እናሳውቆታለን። ቴሌግራም ላይ መልስ ስናገኝ
አ- አዎ ብዙ እንግሊዝኛ ወረፋ ስለሆነ ስላለ እኮ ነው ይጠብቁ።
ቴሌግራም ላይ እንግሊ- እ?
ወረፋ ስለ ስላለ ይጠብቁን። እሺ ብሶ ስለምን አናገር ነው
እሺ